ጤና ይስጥልን ማኒ ባባ።
Hello፣ ጤና ይስጥልን።
ሰላም ነው እግዚአብሔር ይመስገን።
አለን። ትናንትና የሆነ five L አይቼ ነበር እዚህ ቲክቶክ ላይ
five L ሁለት ሺህ ስንት ሞዴል
እንጃ ልባል አልኩኝ።
ወይሽ five L ላይ ያለን እኛ አሁን ሁለት ሺህ ሁለት አለን አንድ ሚሊዮን ሰባት መቶ ሺህ ብር የሚሸጥና ሁለት ሁ- ሁለት ሺህ አራት አለን ባለጠፈ ነጥብ ስምንት የሚሸጥ አለን።
አይ ከዛ በታች የለም አቅሜ እዛ ላይ ድረስ እኮ ሁለት ሺህ ሁለት አለን አስራ ሰባት አንድ ሚሊዮን ሰባት መቶ ሺህ ብር የሚባል ድርድር የት አካባቢ?
ይኖረናል። ሀሰር ብራንቻችን
በቃ ስመጣ አልደውልሽ።
እሺ።